ይባላል ምንድርዳው
ሌላው
ጉዳይን የደወሉት ምንድርዳዎት?
ኧረ በዚህ ለመመዝገብ ነበር ለስራ።
እሺ ሙሉ ስምዎን ይንገሩኝ?
የኔ የኔ ማርታ ማርታ
እሺ።
ማርታ ተፈሪ
እድሜ
እድሜ ሀ- ሀያ ሶስት
እሺ አሁን በደወሉት ስልክ ቁጥር ነው የሚገኙት?
አይ በሌላ ስልክ ቁጥር ነው ይሄ የጓደኛዬ ነው።
እሺ ይንገሩኝ ስልክ ቁጥሮትን።
ዜሮ ዘጠኝ እሺ
ዜሮ ዜሮ ዜሮ ሶስት
እሺ
ዜሮ ዜሮ ሰባ ሶስት ነው ዜሮ ዜሮ
ሰባ ሶስት
እሺ የሚኖሩበት አካባቢ
በኮምቦልቻ ነው።
እሺ ይቅርታ አሁን ላይ እኛ እየሰራን ያለነው አዲስ አበባ ላይ ብቻ ነው።
ነው አዎ
ምን ችግር ምን ችግር እሺ መልካም ቀን እንድሎት።